በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ጽናጽል ሽንሿሿ ከበሮ ሲመታ በዕፀ መስቀሉ ዲያብሎስ ሲረታ የያሬድ ውብ ዜማ ከጣን ተዋህዶ በራማ ሲሰማ ወደ ሰማይ ሄዶ ሰዓታት ዝማሬው መሐሌት ውዳሴው ወረቡ ሽብሸባው ደስ ሲል ዝማሜው እኛም እንደ አባቶች ለምስጋና በቅተን አምላክ ሆይ በጸጋ ለስም ዘመርን።
እናመሰግንሃለን እናመሰግንሃለን እንደ አባቶቻችን በማህሌት እንጠራሃለን እንደ ቅዱሳኑ ለክብርህ እንዘምራለን እናመሰግንሃለን እናመሰግንሃለን እንደ አባቶቻችን በማህሌት እንጠራሃለን እንደ ቅዱሳኑ ለክብርህ እንዘምራለን ለአምላክ ውዳሴ ለፈጣሪ ክብር ማለዳ ተነስተን ምስጋና ስንጀምር የአባቶች ዝማሬ ቅኔ መወድሱ ሲሰማ ደስ ይላል ከቤተ መቅደሱ ስርዓተ ሰማይ በምድር ተሰርቶ በአባቶች ልቦና የአምላክ ጥበብ ሞልቶ ዝማሬው ፈለቀ ከታላቁ መቅደስ በጡመ ዜማ ፈጣሪ ሊወደስ ድምፁ ቀሰቀሰን ከቅዱስ ተራራው የያሬድ ዘናዝል መሰንቆ በገናው የጽዮን ደናግል ለመዝሙር ተነሱ ስሉስ ቅዱስ በሉ ስሙን አወድሱ ማህሌቱ ሲቆም ዛታት መዝሙሩ ቅዱሳን መላእክት አብረው ሲዘምሩ ፍጹም ተመስገን ተመሰጠች ነፍሳችን በደስታ ለምስጋና ስትቆም ከቅዱሳን ተርታ
thank you